እዚህ ጋር ያለው ይሄኛው አይ ውስጥ hello hello ጤና ይስጥልኝ። ከቤት ቤት ነው የምደውልልህ።
አቤት።
ተመልሶልሃል? እሺ ብሩ አንድ ሺህ እሺ ብሩ ያን እሺ ያኛውን እዚህ ያልኩሽን ያልከኝን ሰዓቱን check አድርገህ ንገረኝ።
እኮ ሰዓቱን ይዣለሁ። አሁን ልንገርሽ፣ ምንድን ነው የሚለው? failed failed failed ነው የሚለው failed ከሆነ እኮ ወይ ከ account አልወጣም ወይ ደግሞ መልሶልሃል ማለት ነው።
እኮ ያኛው በጀመረ ባለፈው ወደ ሰላሳ ምናምን ሺህ ነበረ። የት ሰላ- ቀኑን አይተኸዋል?
አዎ መቼ ነው በዜሮ ቀኑ?
ስም- አዎ በዜሮ ስምንት እሺ
ዜሮ ስምንት አስራ ሁለት አስራ ሁለት ሁለት ሺህ ሀያ ሶስት እና ስንት በዜሮ ወሩ ነው አሁን? እኮ ሶስት ወሩ እኮ ማለት ነው አይደለ?
አዎ ይሄኛው ደግሞ በ- የዛሬ ወር ደግሞ ደግሞ የዛሬ አለ ወር አንድ አለ።
አንድ ደግሞ አለኝ screenshot አድርገህ ላክልኝ
እሺ።
ያለበትን። እሺ በ- በየት በዚህ ስልክ አይ አይደለም እ፣ chat አለ አይደለ? የቤት ቤት chat website ኡ አዎ፣ ላይ በ- ከታች እዛ ስገባ እኮ እምቢ እያለኝ ነው ትናንት አይ ይገ- ይሰራል ይሰራል። refresh አድርገህ እዛ ላይ ላክልን።
እሺ በቃ ወይ ደግሞ አስራ ስድስት ዜሮ አንድን ይልኝ ስለማንኛውም አስራ ስድስት በአስራ ለምን ያለበትን process ላይ ስ- ነው ምንድን ነው የሚለውን ለማወቅ ላክልን፣ ስክሪንሻት አድርገን ቀኑንም ለማየት ስድስት እሺ